ጤና ይስጥልኝ ጠብታ አምቡላንስ
እንትን ከአምቡላንስ ፈልገን ነበረ ከአለርት ሆስፒታል ወደ አዲስ ሆስፒታል የሚወስድ የልብ ህክምና
ተነጋግራችኋል አዲስ Cardiac
አዎ ተነጋግረናል ማን የታካሚያችሁ ስም
ጠበቃ አለነ
ጠበቃ አለነ አዎ ሀኪሞቹን አንዴ ላነገራችሁ
እ ሀኪሞቹን ላነጋግራችሁ አንዴ ቆይ ቆይ ቆይ እናት ቆይ አንዴ በቃ ታይ ደርሷል በቃ